Hello ምን ብዬ ወዬ ሳሪ ታገኛለች እንዴ አ እንትን ገበየሁ ጉርሜሳ የሚል ኮፒ አድርገን ሰተናት ነበር።
ምን የበግ ውሳኔን እግድ እግድ የበግ የድሮ እግድ ነው።
የተሰጠበትን እሺ ሳታያይዝ ነው የላከችው ፍፄ የመጣው ይዞ።
አሀ አሁን ከዚህኛው ጋር መያያዝ አለበት።
አዎ እሱ አብሮ መግባት አለበት ሰጥቻለሁ ሳሪ እ ደውዪላታለሁ እዛ አላነሳ ስላለች ነው።
እንትን ነች ያለች ኮፒ
የለሽም ቢሮ አ ወጣ ብዬ ነው።